የጽሁፈት ነገር ነው እዚህ ጋር ነው እና የምንድን ነው hello hello ጤና ይስጥልህ ያሬድ ያሬድ ነካ እሺ ከውዳ vehicle manufacturing ነበር የምደውልልክ
እሺ
ሚሊኒየም አዳራሽ ላይ ስልክን አስቀምጠህ ክበር እና ነ- እ፣ ዛሬ ትችላለህ እንዴ? ዘጠኝ ሰዓት ላይ
ዘጠኝ ሰዓት ላይ አዎ፣ ለቡ የት ነው?
መብራት ኃይል አርሴማ ፊት ለፊት ለቡ።
ለቡ መብራት ኃይል አዎ፣ interview ነው አይ የጽሁፍ ፈተና።
የጽሁፍ ፈተና።
አዎ፣
እሺ ትችላለህ።
እችላለሁ።
እሺ፣ እንጠብቃለን።
እሺ እሺ። ለቡ መብራት ኃይል አዎ፣
እሺ እሺ።
እሺ።